ሄሎ ሄሎ አማኑኤል መለስከው አሁን ይቀበላሉ ስታቸው እሺ
እሺ
በቃ ስጣቸውና እኛ check እናደርጋለን ደውላለች ደውላለች ጠይቀት እሺ እ ሰ- ሰጣቸው ማን ቆይ እ፣ አልደወለችላቸውም እዚህ እሷ አላወራም።
አሁንም አንቀበልም አሉ
አዎ እዚህ አልደወለችላቸውም ተቀባዩ የለችም መሰለኝ ስልክ ተቀባዩ
okay እሺ አንዴ ቆይ እሺ